ሄሎ
hello፣ ጤና ይስጥልኝ።
አቤት ጥገና ዋሽንግተን ህክምና ማዕከል ነው።
እንዴት አደራችሁ?
እግዚአብሔር ይመስገን።
medical certificate ማሰራት ለማሰራት እንትን ናሙና ሰጥቼ ነበር እና ውጤት መድረሱን check ለማድረግ ነበረ።
ለምን ሀገር ለራስን ለማወቅ ነው ወይስ ለውጭ ሀገር? ለተ- አይ ለውጭ ሀገር ነው፣ ለዱባይ ለምን ሀገር?
ለዱባይ።
ለዱባይ። እሺ አዎ።
ስልክ ልስጥሽ የሜዲካሎችን
እሺ ዜሮ ዘጠኝ ዜሮ ዜሮ አንድ ዜሮ ዘጠኝ ዜሮ ዜሮ ዜሮ ዜሮ ሀያ ዘጠኝ ሀያ ዘጠኝ ሀምሳ ሶስት ሀምሳ ሶስት አስራ አንድ አስራ አንድ አዎ እሺ አመሰግናለሁ።
ምንም ማለት